ኢየሱስ በምክሩ እየታደገኝ በታላቅ ቸርነት ሰው ያደረገኝ መድኃኒት ሆኖ ተቤዥቶ በድል አቁሞኛል አበርትቶ
ያበረታል ፍቅሩ ያበረታል ይደግፋል ይደጋግፋል ያበረታል ፍቅሩ ያበረታል ይደግፋል ይደጋግፋል
ቃላት አይገልጸውም የኔን ወዳጅ ቃላት አይገልጸውም ታሪክ አይጨርሰው እርሱን ተርኮ ታሪክ አይጨርስም እንዳው ለመግለጽ ያህል አፌን እከፍታለሁኝ ስራውን እያሰብኩ እጅግ እደነቃለሁ እንዳው ለመግለጽ ያህል አፌን እከፍታለሁኝ ስራውን እያሰብኩ እጅግ እደነቃለሁ እወዳለው ነፃ ብሎኛል መንጻትን ፈልጌ አሁንማ ተፈወስኩ በኢየሱስ በአምላኬ ምቹ ጊዜ ሆኖልኛል ወደ እርሱ ለምጩ የጥፋት ውሃን ሰብስቦ በአይኔ ስላይሁ ደስ ብሎኛል ደስ ደስ በመንፈስ መታደስ እጅ መንሻዬን ይዤ ወደ አምላኬ ልግስግስ አይመጥነውም አውቃለሁ ያለኝን ግን እሰጠዋለሁ ተጠንቅቋል ነፍሴን ለማዳን ከአስጨናቂው ቁጣ ሲያሳርፈኝ በምክሩ በእርሱ ክብሬ መጣ ግራ ቀኜን የማላውቅ ሆኜ እንዳልመላለስ በምሪቱ ተጉዤ ልቤ አለመለስ አደንቃለው ስራውን ለእኔ ያደረገውን እረፍት ሆኖኝ ኢየሱስ ሸክሜ ተወገደልኝ ለእርሱ ያለኝ ክብር ዛሬ እጅግ ርቋል ቃላት አይገልጸውም የኔን ወዳጅ ቃላት አይገልጸውም ታሪክ አይጨርሰው እርሱን ተርኮ ታሪክ አይጨርስም እንዳው ለመግለጽ ያህል አፌን እከፍታለሁኝ ስራውን እያሰብኩ እጅግ እደነቃለሁ እንዳው ለመግለጽ ያህል አፌን እከፍታለሁኝ ስራውን እያሰብኩ እጅግ እደነቃለሁ ትንሣኤና ሕይወትም ሆኖ በአዲስ ሕይወት መርቶ ልቤን እፎ ያሰኘው በታምራት ብር ከውስጤ ደግሞም ከሰፈሬ አስወግዷል ኢየሱስ ሰላም ሆኗል ዛሬ ዘምራለው ውለታውን አስገራሚ ታሪኩን ባልፈጽመውም ዘርዝሬ እርግጥ ነው በእርሱ ማማሬ ነፃ ወጣኝ በእውነት ስሙን ልቀድስለት ስሙን ልቀድስለት ነፃ አውጥቶኛል ቃላት አይገልጽውም የኔን ወዳጅ ተመስገን ልለው ይገባኛል ተመስገን ልለው ይገባኛል ተመስገን